ጤና ይስጥልኝ ቤት ቤት ዲቦራ ነኝ። እባክዎ ምን ልርዳዎ?
አልሮ ሰላም ነሽ? እማን ነሽ?
አለሁ እግዚአብሔር ይመስገን።
አሁን ቅድም ደውዬ ነበር
እሺ አታስተካከለም እንትን ብሩ ወደዚህ አካውንት አሳልፈ አልመጣልኝ ወደ ቤት ቤት አልገባለም። የዲፖዚት እንጆች ልካልናል እንዴ?
ልኬልሻ ልኬያለሁ እዛ ቴሌግራም ላይ ቴሌግራም ላይ አዎ እሺ በቃ እናሳውቃለን ለቻፓ። እሺ አዎ ለቻፓ እናሳውቃለን። ትንሽ ሲስተም ፌል አድርጎ ስለነበረ ነው።
እሺ በቃ ለዛ ነው ይገባል። ትንሽ ታገሰን።
እሺ እሺ